ስልሳ ብር ተበልተሽ ነበር። ጤና ይስጥልኝ። withdraw አድርጌ ነበር አስር እና እሺ አንዴ አንዴ ጠብቀኝ።
እሺ በዚህ ነው በራሱ
አንቺስ hello ወይዬ ወይዬ አቤት ጤና ይስጥልኝ አብሮ ይስጥልን።
ለምን አስር ሺህ ብር withdraw አድርጌ ነበርና አየር ላይ ቀረብኝ። አሁን ዛሬ ነው አሁን አ- ቤ- ከ- ከ- አስር ደቂቃ በፊት ምናምን እሺ የቤት ቤት ቁጥርህን ንገረኝ አንዴ ራሱ ይሄ ዜሮ ዘጠኝ ዘጠና አንድ ሰማንያ ሀያ ሰባት እ, አስራ አንዴ ስምንት እሺ transfer የተደረገ ስለሆነ እያሳየኝ አይደለም ለዛ ነው እሺ ዜሮ ዘጠኝ
ዘጠና አንድ እሺ ሰማንያ እሺ ሀያ ሰባት እሺ አስራ ስምንት እሺ አንዴ መስመር ላይ ጠብቀኝ እሺ